ወይ ወይንሽ በቃ እየፈረመው ነው ያለው። እስካሁን ምንም ጥያቄ እስካሁን ምንም ጥያቄ የለም። እየፈረመው ነው ያለው።
እየፈረመ ነው።
አዎ ዝም ብዬ አምሽቼ በጣም ጥሩ።
ልውጣ በቃ ብዬ- ጠዋት እንገናኝ።
በቃ ጠዋት እንደዋወል እ?
ጠዋት እንደዋወል በቃ ጠዋት ለድሪባ እንደዋወል እና ለድሪባ ጠዋት መኪና ነግሬዋለሁኝ። እንግዲህ ለድሪባ- ለድሪባ ንገሪው፣ መኪና ይማ- ያመቻችልሻል።
በቃ ነገር ካለታደለች
እ ነግራታለሁ ነግራታ ነግራታለሁ። ፍቃዱ ጋር ደውዬ አለሽ ድሪባ።
ፈቃዱ እሺ ፍቃዱ ሹፌሩ።
እሺ እሺ እሺ እሺ ቻው።